ሄሎ ሄሎ
ኧረ በእናታችሁ እባካችሁ እባካችሁ ተው። አራት ቀን ነው እኮ
ምን ነበር ውስጥ ድሮ አርግቼ አምስት መቶ ይኸው
አልገባልክም?
አዋ ስንት ቀን አራት ቀን ደውዬ ጠብቅ ጠብቅ ያሉ ነኝ።
እሺ ንገረኝ ቁጥርን
ሀያ ዜሮ ዘጠኝ ሀያ ስድስት ሀያ ስድስት ዜሮ ስምንት ዜሮ ስምንት ስልሳ ስድስት ሀምሳ ስድስት ሰማንያ ሁለት ሰማንያ ሁለት እሺ አንዴ ጠብቀኝ። መቼ ነው ማለት ነው?
በትላንት ማታ ስምንት ሰዓት
ቁጥርክ ስንት ነው? ዜሮ ዘጠኝ ሀያ ስድስት
ዜሮ ስምንት ዜሮ ስምንት
ስልሳ ስድስት ሰማንያ ሁለት ስልሳ ስድስት
ሰማንያ ሁለት
እሺ
ግን ውስጥ ድሮ እያደረኩ በሳይበር ላይ
እሺ አንዴ እያየሁልክ ነው።
ሌላ አዎ በሌላ ቁጥር እኮ ስንት ብር ነው ያልከኝ?
አምስት መቶ
አምስት መቶ በሰላሳ ነው በሀያ ዘጠኝ
ያ ቆይ እሺ አንዴ
ውስጥ ድሮ እኮ በሌላ በሌላ ቁጥር ነው ውስጥ ድሮ አደረኩ ቴሌብር
እኮ አምስት መቶ ብር አይደለ
አዎ፣ አምስት መቶ በሀያ ዘጠኝ አለ እና አልገ- አልገባም ገና pending ላይ ነው ያለው
እና እኮ እኔ ለሳንቲሞች inform ላድርግልክ እንዲያስገቡልክ
ስንት ቀን አሁን ሳንቲሞች እኮ ለእነሱ ተደርጎላል ይሆን
አረ- አረኩ እኮ ስንት እስቲ ሰው አይደለም እኔ እኮ ነኝ የማደርግልክ
እና እሺ አሁን እስቲ ቆይ ልይልክ መደረግ አለመደረጉ ልይልክ እና inform ላድርግልክ እስቲ ጠብቀኝ አንዴ ቆይ ተደርጎላል እኮ ከቅዳሜ ጀምሮ ነው የተደረገልክ አዋ እኮ
እና እነሱ ናችሁ እ፣ አልመለሱልንም ለዛ ነው ዝም ያሉክ እንጂ ልከዋል እኔም አሁን ደግሜ እልክልሃለሁ እነሱ ናቸው ያልመለሱልን እንጂ
አዎ።
እልክልሃለሁ አሁን እልክልሃለሁ እልክልህና በዚህ ቁጥር እደውልልሃለሁ
አየ ግን በቴ- በቴሌብር ላይ ያለው account እ፣ ቁጥር እ፣
ስልሳ አራት አርባ አንድ ሰባ ስምንት ሰባ ስምንት ልንገርህ ዜሮ ዘጠኝ ስልሳ አራት አዎ፣ አርባ አንድ ሰባ ስምንት ሰባ ሰባ ስምንት ስምንት ሰባ ስድስት ልክ ነው አዎ።
አምስት መቶ ብር አይደለ አዎ፣ በቃ አሁን inform አደረግልህና ካስገቡ እደውልልሃለሁ መል- መልሼ
እሺ እሺ።
ግን አሁን ብደውል- ችግር የለውም አሁን inform አደረግልሃለሁ ያንቺ ስም እ ሌላ አሁን ለ- ብደውል ሌላ ሰው እ፣ እሺ የኔ ስም መቅደስ ነው መግባት አ
አየ እሺ
መግባት